hello ጤና ይስጥልኝ።
ጤና ይስጥልኝ።
አብሮ ይስጥልን።
ሰላም እንዴት ናችሁ?
እግዚአብሔር ይመስገን። Donkey Tube ነው።
እውነት ነው። okay እንትን ፈልጌ ነበረ ማስታወቂያ ያው ማስታወቂያ ለማሰራት ነበር።
እሺ ስምዎትን ማን ልበል
ምናልባት በተቋሙ ስም የግል የቋንቋና ኮምፒውተር ማሰልጠኛ ተቋም
እሺ ስምዎትን ማን ልበል ስምዎትና ስልክዎትን ልያዝና መሰንበት መሰንበት
መሰንበት ማን ተስፋዬ
እሺ ስልክ ቁጥር ይንገሩኝ 09 12 12 99 99 52 እሺ 63
እሺ እ አስተላልፋለሁኝ የኛ marketing ባለሙያዎች ደውለው ያናግሩታል። ማስታወቂያ እኛ ጋር ለማሰራት ነው አይደለ የፈለጉት?
እውነት ነው እውነት ነው።
እሺ ከምን ድርጅት ነው የደወሉልን?
እ ነገ- ከኤግሌ ቋንቋና ኮምፒውተር ማሰልጠኛ ተቋም
እሺ እሺ እንደውሎታለን። እናመሰግናለን።
እሺ መልካም እናመሰግናለን እኛም እሺ መልካም ቀን። እሺ እሺ ለሁላችንም